ሄሎ ሄሎ
ሰላም፣ እንዴት ዋሉ?
እንደምን አለች እህቴ?
እግዚአብሔር ይመስገን ደህና።
እግዚአብሔር ይመስገን። Donkey Tube ነው?
አዎ Donkey Tube ነው።
መልካም። የሆነ በጣም የሚገርም ታሪክ ነበረኝ እና እሺ
እንደው ምናልባት ማህበረሰቡ ቢማርበት እናንተ ጋራ እሺ ጋር ብቀርብ ብዬ ነው የደወልኩት።
ይቻላል። ስም ማን ልበል?
ዮሐንስ ደግፌ።
ዮሐንስ ደግፌ።
አዎ
እሺ ስልክ ቁጥር ላይ ታጥፋን 09 ዜሮ ዘጠኝ አስራ ሶስት
እሺ ሀምሳ ሁለት ስልሳ ዘጠኝ አርባ ስምንት
እሺ አድራሽ የት ነው?
ሀና ማርያም
እሺ እ መዝግብ ይላለው አቶ ዮሐንስ
እሺ እህቴ፣ እደውላለሁ።
አመሰግናለሁ።
እሺ ሰላም አሉ። መልካም ቀን እሺ እሺ፣ ሰላም
አሜን።